በፍቅር ተዋዶ በአይን ሳይታያ እንዲያው ቸራርቆ ይከረማል ወያ ስቄ ተጫውችና ስደሰት መዋልያ ሳቅና ጨዋታ ፍቅር እንደማመልያ ስኬት ዳውቼን ስደሰት መዋሌን ሳቅና ጨዋታ ፍቅነ ባመሌ በዚያ ዝርጋ መንገድ በተገላለጠው ፍቅር በየዳው ጋር ብቅ በየደሱ በፍቅር ተዋዶ በአይን ሳይታያ እንዲያው ተራርቆ ይከረማል ያ ስቄ ተጫውቼያ ስደሰት መዋልያ ሳቅና ጨዋታ ፍቅር ነው አመልያ የወረትን ፍቅር መውደድ አልመኝም እንግዲህ በትፋ እኔሳ ደገኝ ከኔ መተሽ እንደው ልምጣ ተነስቼን ልቤም እንድትናና ዓይንሽን አይቼ ስኬት ተጫውቼያ ስደሰት መዋልያ ሳቅና ጨዋታ ፍቅነ ማመልያ በዚያ ጭርጋ መንገዳ መንገድ በዳለትዋ ፍቅር ብዬ ላውጋሻ ብቅ ብዬ